ጤና ይስጥልን ብስት ቤት
እንትን ሶስት ቀን በፊት
ከሶስት ቀን ሶስት ቀን በፊት አዎ፣ ሶስት ቀን በፊት እንትን ሰባት መቶ ውድሮ አረገ። እስካሁን አልገባም።
እስኪ ስልክ ቁጥር ንገረኝ።
የረጀ ስራ አለ አይደል?
ብስት ቤት አዎ።
ሶስት አስራ አምስት እሺ አስራ ሁለት እሺ
ዜሮ አንድ ዜሮ አንድ ዜሮ አንድ ሀያ ሶስት
ዜሮ ዘጠኝ አስራ አምስት
አስራ አስራ ሁለት እሺ አስራ አንድ ሀያ ሶስት ነው
መሪ እ አስራ ሁለት ዜሮ አንድ ሀያ ሶስት ሰማ
ይሰማል ይሰማል ዜሮ ዘጠኝ በሚለው ነው ዘጠኝ በሚለው ነው የምትጠቀመው
ዜሮ ዜሮ ዘጠኝ በሚለው ነው አዎ
እም፣ መቼ ነው ትናንት ነው
አዎ አንድ አንዱ ሶስት መቶ አንድ ጊዜ እና አራት መቶ ሁለት ጊዜ ነበር
ትናንት ቀኑ ትናንትና ነው በአንድ ነው
አ ትናንትና ነው ቀኑ ወይስ ከትናንት ወዲያ ነው ትናንት ወራ ትናንት ወራ ከትናንት ወዲያ አዎ
December ነው አራት መቶ ብር
አዎ እንደገና ሶስት መቶ
hello አ ለሳንቲም እኛ አሳውቀናል። እሺ ለሳንቲም አሳውቀናል። እስኪ መልሱ እየጠበቅን ነው። እስቲ አንተም ትደውልላቸዋለህ፣ አናግራቸው እስቲ
እም፣ ምን ለሳንቲም ለሳንቲም ፔ እኛ አሳውቀናቸዋልና አ
እስቲ አንተም ደውልላቸውና እንደዚህ እንደዚህ ሆኖብኝ ነው በላቸው። እሺ
እሺ ቀይ ስልካቸውን ንገረና እሺ አይ አስራ ዘጠኝ ቀይ አንድ ጊዜ እም፣ እንትን short code ለመደወል ዘጠና ሶስት ስልሳ ላይ ደውልላቸው። እሺ
አስራ ሶስት ዘጠና ሶስት ስልሳ ላይ አ ደውልላቸውና ለሳንቲሞች pending ላይ ነው በላቸው። ቴሌግራም ጥራቸው ደግሞ
እሺ
ዜሮ ዘጠኝ ሰባ